ሄሎ ሄሎ፣
አቤት።
ጤና ይስጥልኝ። ስምዖን አዎ አዎ።
ከ Afriwork Freelance ኢትዮጵያ ነበረ የምንደውለው።
ከምን?
Afriwork Freelance ኢትዮጵያ።
አዎ እሺ፣ እሺ፣ እሺ፣ በ data engineer የወጣ vacancy ነበረ።
ልክ ነሽ። አዎ pending payment ላይ አግኝተን ነው ነበር ያስቸገሩት ነገር ይኖራል? ክፍያ ላይ አ- አ- ክፍያውን አላ- አላ ከፍቼ አላየሁትም። እዛ ላይ ያለ የባንክ account
እ፣ አዎ አሁን approve ስለተደረገለት continue to pay የምትለዋ button ትመጣለች እና እሷን ሲነኳት ወደ payment option ነው የሚወስዷት።
እሺ፣ እሺ፣ አደርገዋለሁ የሚያስቸግሩት ነገር ካለ ይደውልልን።
በዚህ ስልክ
አዎ በዚህኛ ስልክ ወይም ቴሌግራም ቻናላችን ያውቁታል።
መሰለኝ። አዎ።
እ፣ እ።
ይሄ support ምናምን የሚል ነገር
አዎ ዜሮ ዘጠኝ ሀምሳ ስድስት ብሎ የሚጀምር ስልክ አለ bio ላይ ቴሌግራም ቻናላችን ላይ ማለት ነው። እሺ አመሰግናለሁ። መልካም ቀን።